ሄሎ
ሄሎ
አቤት።
ሰላም ጤና ይስጥልኝ። ከችፕችፕ ነበር የምንደውልልዎት።
እሺ አቮካዶ order አድርገውን አልመጣልዎትም ነበር።
አ ነገ የት እንላክልዎት location?
እ፣ ኮተቤ ስለ ሀና ማርያም እሺ ነገ ኮተቤ እንልክልዎታለን። ችፕችፕ ስለተጠቀሙ እናመሰግናለን። መልካም ምሽት።
እሺ እሺ እሺ።